ከተማ ዳር ከዳር እስምሽ የሚስማማ ከእንግዲህ ከሀገሬ ባለም ላይ ክፉሽና ነስማ ከእንግዲህ ከሀገሬ ባለም ላይ ክፉሽና ነስማ የእስላም ክርስቲያኑ ተፈጥሮ ማደሪያ የማይፈቷት ማሰብ የአንድነት ማሰሪያ እስካሁን ጸንተናል በፍቅር በሰላም ሀብታም ደሃ ሳንል ክርስቲያን ይመስላል ሁሉም ጊዜ ያለው ዳር ሰላም ሆነ እኛም ደርሰናል የደስታው ዘመን አይታ ወገኔ አይዞ ያገሬ ልጅ ይመጣል ጥሩ ቀን ለሁሉም የሚመች ተረስቶ ተሽሮ ያለፈው ነገሬ ሁሉም እንደ ጥንቱ ከልብ ይፋቀሬ ደግሞ በሚመጣው በሚቀረን እድሜ ተባብለን እንኑር እህቴ ወንድሜ ናለ ገና ገና ቀና አለ ገና አለ ገና ገና ቀና አለ ገና የአገሬ ልጆች አንድነታችሁ ዘላለም ይስታ የአገሬ ልጆች አንድነታችሁ ዘላለም ይስታ መሰረተሽ የሙሴ ፍሬ ዘር የሃይማኖት ዝናሽ ታሪክሽ ዘርዘር ጥንቱን በመጻፉ ገድልሽም ተርኮ አምላክ አኑሮሻል ቀድሶና ባርኮ የትውልድሽ እምነት ቢስበው ጽናቱ አደራ ሰጥቶሻል አንድዬ ለእናቱ በይዛና ጸሎት ገብተሻል ዘመንሽ